ነው። ሰላም ጤና ይስጥልኝ። ኢንቨስት ቤት ሰላም ነው። እናት ዮሐንስ እግዚአብሔር ነኝ ይመስገን።
ከጎንደር ሊሚት የኮሌጅ ሱቅ ሊሚት ዮሐንስ?
ኤክስት አርጎ አዎ፣ ዮሐንስ ጎንደር።
እሺ፣ አንዴ ቆይ። አንዴ እሺ እቆያለሁ። እሺ።
የትኛው ሾፕ ነው? ኮሌጅ።
ኮሌጅ አዎ፣ limit ደርሶ enable እንድታረጊ።
እሺ፣ ይኸው አድርጌልሃለሁ። እሺ፣ ተከፍቷል።
እሺ እሺ እሺ፣ እሺ፣ ስለደወልክ እናመሰግናለን። መልካም ምሽት ዮሐንስ።
እሺ ለእናንተ እሺ፣ እሺ።